ጤና ይስጥልን። ልጆ ኢትዮጵያ ቤተልሔም እንቁርዳዎች አምሮ ይስጥልን።
ቴክኒሻል ፈልገን ነበር። ከትላንትና ደውለን
በዚህ ስልክ ነበር የደወሉት
በዚህ ስልክ ሳይሆን በዜሮ አስራ አራት
ዜሮ ዘጠኝ ስልክ ቁጥሩን ይንገሩኝ፣ ደንበኛችሁን የደወሉበት
ዜሮ አስራ አራት አስራ አንድ ይቅርታ ድምፆት እየተቆራረጠ ነው። ስንት አሉኝ?
ዜሮ ዘጠኝ አስራ አራት አስራ አራት ሰላሳ አራት ሰላሳ አራት ስልሳ አምስት ስልሳ አምስት ስልሳ ዘጠኝ ስልሳ ዘጠኝ እሺ። አሹ ባቸሪ ነው። አሹ ባቸሪ ነው።
አሹ
እሺ ደንበኛችን ቅሬታ ተመዝግቦ ተላልፎሎታል። አሁንም ግን እንዳልመጡ አሳውቄ መልሼ እንደገና እልክልዎታለሁ።
ሶስተኛ ናቸው ነው ልሽ ምን መስራት አልቻለም።